አሎ ሄሎ፣ ጤና ይስጥልን።
አብሮ ይስጥልን። ሰላም ነው እግዚአብሔር ይመስገን ነበር።
አለን። ከሴም ማግኘት ይችላለሁ እንዴ?
ምን ነበር?
አ፣ የሆነች ካንጎ ለጥፋ ይቺ ነበር።
ሬኖ ካንጎ አዎ፣ ሁለት ሺህ ሞዴል ዋና አዎ፣ አዎ።
አለን።
እሺ፣ ባንክ ስድስት መቶ የሚታቻል አለ። ካ- ካሹ ስንት ነው?
ሰማያዊያና ሰማያዊ ያ፣ ሙሉ ባኗ። አዎ፣
ባንክ ስንት ነው ያለው? ባንክ ስድስት መቶ ስድስት መቶ አለ። ሙሉ ስንት ነው? total amount እስኪ ቁጥር ልስጠው ዜሮ ዘጠኝ አርባ አራት እሺ፣ ዜሮ ዘጠኝ አርባ አራት
ዜሮ ዜሮ
ዜሮ ዘጠኝ አርባ አራት ዜሮ ዜሮ
ሰማንያ ሰባት አስራ አንድ ሰማንያ ሰባት አስራ አንድ የእሱ ስልክ ነው።
እሱ ላይ ደውሉና ጠይቁ። አሊባባ
የ- የእሱ ስልክ አስገኝም የሆነ ሀያ ሁለት ቤት ስልክ ነበረዋ።
እኮ ነው እኮ የዛ ነው የፓ- የመስቀል ፍላወር ብራንችን ነው የሰጠሁት አባ እሺ፣ እሺ፣ እሺ።